ጤና ይስጥልኝ። አሪፍ ቤረዴት ነው በኮምሎቶ
አሁን የደወልኩልሽ ልጅ ነኝ።
እሺ።
ልኬዋለሁ ቴሌግራም ላይ እሺ። ማን በሚባል ስም ይላኩልን?
ያሬድ በሚል ያሬድ እሺ።
የእንትኑ የ withdraw እንትኑን እሱንም screenshot አድርጌ የእነሱ የላኩልኝንም ሰባት ሰዓት እንደተላ እነሱ እንደላኩት እሱንም receipt ሁለቱንም ልግባት።
እሺ። ደንበኛችን ደርሶናል፣ እናመሰግናለን።
OK፣ አገኘሽው?
እሺ። ሁለቱንም ይላኩልን።
ሁለቱንም አዎ። የ- እኔ withdraw ያረኩበትን እንትንና screenshot አድርጌ እነሱ ደግሞ የላኩበትን ሰዓት ማለት ነው። አሪፍ የላኩበትን ሰዓት receipt ኡን አብሬ ሁለቱንም ነው የላኩት።
እሺ። አንዴ ቁጥሩን ይድገሙልን ደንበኛችን፣
ለም የስልክ አሁን የነ- የቴሌግራም account ኣችንን።
ዘጠና ሁለት
እሺ።
አስራ ሶስት ዜሮ እሺ።
አንድ ሀምሳ አምስት አንቺ እሺ።
ነበርሽ ያሬድ ማለት ነው።
በሚል ስም ሌላ ስም- ሌላ ነው የወጣልን። ምናልባት
ያሬድ ጥሩ መልሳ ነው የሚለው።
የቴሌግራም ስሙት ያሬድ ነው።
ያሬድ ነው እሺ እሺ፣ ትንሽ የ system ችግር ስላጋጠመን ነው። ካላገኘው መልሰን እንደውላለን።
እሺ እሺ እሺ መልካም።
ደውል እኔ ነው ወይስ እናንተ
ካገኘ ነው ቴሌግራም ላይ መልእክት እንልኩልታለን። እሺ መልካም ምሽት ይሁንልዎት።